Hello? Hello?
አይሰማም።
ጤና ይስጥልኝ። እንትን ነበር ከጌታ ባህር ዳር agent ነበርኩ።
እሺ
እንትን ተጫዋች ለ cashout ለማድረግ ትኬት እያመጡልን ነበረ፣ እም፣ ግን በአብዛኞቹን ጨዋታዎች አያርማቸውም እና ናቸው።
ሁሉም ጨዋታ አልቋል።
አይ አላለቀም፣ cashout ለማድረግ ነው። ግማሾቹን ትናንትና ያለቁት፣ እሺ ግን እዚህ ላይ አላረማቸውም ሁሉንም።
እስኪ አንዴ ጠብቀኝ። ጄሪ cashout ስራ ነው እንዴ? እህ፣ ጌታ እ?
ባህር ዳር ነው ሌላው የደወለው። ቆይ አንዴ ጠብቀኝ። ሄሎ
ሄሎ ጌታውን ሰላም ነው እንዴት ነሽ ጀሪ?
አለን። እግዚአብሔር ይመስገን።
እ፣ ልጆች cashout ምናምን ለማድረግ እያመጡ ትኬት እሺ
ግማሹ ጨዋታ ያለቀላቸው ነበረ፣ ግን system ላይ ምንም ጨዋታውን ሁሉንም አላረመውም ገና pending ነው የሚለው።
ሁሉንም አዎ፣ ሁሉንም ጨዋታ ገና pending ነው የሚል።
Okay እስኪ ትኬቱን ትልክላለህ አንዴ
እሺ እሺ፣ ልላክልሽ እናስቸገራቸውን። እሺ ያው ቴሌግራም ላክልና ታይፐር ግን አሁን ይስተካከላል። እሺ አዎ፣ ልላክልሽ support ኡ ላይ እሺ እሺ እሺ እሺ